ሶስዬ ወይ በዚህ ደምደው በዚህ ደግሞ ወይ ደወል ካለ ወይ እሺ፣ እ ምን አለች ይመስለሽ? ምንም ጥቅም የለውም ነው የሚሉት። የሆነች አረ።
እሷ ጋር ትላንት የገባች የገባቻለች አ፣ በቃ ምንም ጥቅም የለውም። አሁን እዚህ ንብረት ሀብት ንብረት ካላቸው ብቻ ነው እንጂ ኦኬ።
ሌላው ምንም ለውጥ የለውም ማለት ነው።
አሀ፣ ማውጣቱ አዎ፣ ማውጣቱ።
ባለፈውም አዎ፣ እንደዛ ምንም ብዬ ነው።
ጥቅም ከዛ የለውም። ምንም ጥቅም እዚህ ሀብት ንብረት ካፈራች ምን ካለች አዎ፣ እሱ ነው እንጂ ለዚህኛው case በፍጹም እንትን አይሏትም አለች።
okay በቃ ሰው እም፣ እና እ፣ እንደዛ አለች።
ይከፈላል anyways።
ይከፈላል ነው የምትለው። አዎ፣ ይከፈላል ነው የምትለው።
አዎ፣ ይከፈላል ነው የምትለው።
okay እሺ፣ በቃ አይ።
ሶስዬ፣ በቃ እሺ፣ ይሄን እሺ፣ ልጠይቅ ብዬ ነው። እሺ እሺ ካለም እሺ፣ እሺ፣ ይስጥልኝ።
እሺ፣ እሺ፣ አመሰግናለሁ።
እሺ።
እሺ bye